hello ጤና ይስጥልን Best Bet
ሰላም እንትን ወጪ ላድርግ ብዬ እስካሁን አልገባልኝ። ሳምንት አድርገዋል እኮ በዚህ በደወልክበት ቁጥር ነው
አይደለም።
እሺ ንገረኝ።
ሰላሳ ዘጠኝ እሺ ሀያ ሶስት ሀያ ሶስት ሀምሳ እህ አስራ ሰባት ሰላሳ
አስራ ሰባት
ዛሬ ነው
አይደለም አ- ሐሙስ ማታ ሐሙስ ማታ።
አ እሺ አንዴ መስመር ላይ ጠብቀኝ። እሺ check ላድርግልህ።
እሺ
ስንት ብር ነበር?